ሌላ
hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን።
እ፣ ከደሴ ወደ አዲስ አበባ ትኬት ለመቁረጥ ነበረ።
ከደሴ ወደ አዲስ አበባ
እስከ ደሴ አዲስ አበባ አለ እንዴ?
እ?
አለ።
አላ እሺ መንገደኛ application አለ። አ?
መንገደኛ application የለኝም።
እም? እዛ hello
ወይ ቴዋ እ፣ እኛ ደሴ ሰው የለም። ከአዲስ አበባ ደሴ ነው ሰው የለም።
okay፣ እንደዛ ነው።
አዎ
እሺ፣ አመሰግናለሁ።